ጤና ይስጥልኝ ደንበኛችን አስራ አንድ ሰዓት ነው።
እሺ
hello አቤት።
አይሰማም?
አሁን ይሰማል።
የበረራውን ሰዓት አይደለ?
አዎ
አስራ አንድ ሰዓት ነው የሚፈጀው።
አስራ አንድ ሰዓት ነው።
አዎ።
እሺ
እሺ፣ ተጨማሪ ጥያቄ ያለ ደንበኛችን?
አይ፣ የለም።
እሺ ሄሎ ቪዛ ስለደወሉልን እናመሰግናለን። መልካም ቀን።
እሺ thanks